አረም ላይ ስሙ ጎልቶ የሚደነቀው አረም ላይ ስሙ ጎልቶ የሚደነቀው እስቲ ታውቀው እንደሆን ፍቅር ምን አይነት ነው? ጥያቄ አቅርብ ያለሁ መልስ ብትሰጡኝ ምን አይነት ነው ፍቅር ሰዎች አስረዱኝ። ጥቁር ነው ወይ ጠይም ወይስ የቀይ ዳማ ሰርዜሮ የሚያስረዳኝ በእውነት ካለማ በዓለም ላይ ስሙ ጎልቶ የሚደነቀው በዓለም ላይ ስሙ ጎልቶ የሚደነቀው እስቲ ታውቆ እንደሆን ፍቅር ምን አይነት ነው? እጅግ ያለው እንዳይችል መራመድ ፍጹም በድን አርጎ ጭራሹን ሸመድመድ እያነጫነጨ አመር የሚነሳ ግዙፍ ነው ወይ ቀጭን ወይንስ ኮሳሳ? በዓለም ላይ ስሙ ጎልቶ የሚደነቀው በዓለም ላይ ስሙ ጎልቶ የሚደነቀው እስቲ ታውቆ እንደሆን ፍቅር ምን አይነት ነው? በይፋ ያየው ሰው ምናልባት እንዳለ ፍቅር ምን እንደሆን ቢያስረዳኝ ምን አለ? ባይገባኝ ነውና እኔ ጠየኳችሁ ፍቅር ምን እንደሆን አስረዱኝ ባካችሁ። በዓለም ላይ ስሙ ጎልቶ የሚደነቀው በዓለም ላይ ስሙ ጎልቶ የሚደነቀው እስቲ ታውቆ እንደሆን ፍቅር ምን አይነት ነው? ፉንጋኔ ወይ ቆንጆ ወይስ አስቀያሚ አተኩረው ሲያዩት ውበቱ አስገራሚ አሁንም አልቻልኩም ኧረ ምን አይነት ነው የሚያደርግ ተኝቶ የሚሄድ ቆሞ ነው በዓለም ላይ ስሙ ጎልቶ የሚደነቀው በዓለም ላይ ስሙ ጎልቶ የሚደነቀው እስቲ ታውቆ እንደሆን ፍቅር ምን አይነት ነው እስቲ ታውቆ እንደሆን ፍቅር ምን አይነት ነው